ሄሎ ሰላም ሰላም ጤና ይስጥልኝ። ደሳለኝ አለም ቅርጽ
አቤት
ከዊ ድርጅት ነኝ።
ቆራራ
ከዊ ፕቶሊሽን ድርጅት ነው የምደውለው።
እሺ
ዊፕላስ ሶሉሽን ፕሮቫይደር ላይ አገልግሎት ለመስጠት ተመዝግበው ነበረ። አሁን ላይ አገልግሎት መስጠት ስለጀመርን ያለምን እሺ።
ተጨማሪ ክፍያ ከተጠቃሚዎች ጋር መገ- መገናኘት እንደሚችሉ ልንነግሮት እንወዳለን።
እሺ እንዲሁም ዊፕላስ solution provider ጥቅሙ እ፣ አገልግሎት ሰጪዎች እንዲሁም አሽከርካሪዎች የሚመዘገቡበት ነው። እ፣ እንዲሁም እሺ ዊፕላስ solution user የሚለውን መተግበሪያ አውርደህ የራስህን እ፣ ድርጅትን መመልከት ትችላለህ። በዛ በተጨማሪ የተለያዩ አገልግሎቶች አሉ። የትራንስፖርት እ፣ ከአርባ አራት እሺ።
በላይ የተለያዩ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች አሉ። እነሱን እሺ።
መጠቀም ትችላለህ። እ፣ እሺ
እ፣ መጥ- መልካም የስራ ቀን ይሆንልዎ። እናመሰግናለን።
እሺ እኔም አመሰግናለሁ።
እሺ እሺ